Hello Hello ጤና ይስጥልን።
አዎ ይስጥልን።
እ ሀዊ እባላለሁ ከ We Plus Solution ነው የምደውለው።
እሺ
ከ We Plus Solution ነው የምደውለው።
Okay እ ባለፈው application አችን ላይ ተመዝግባችሁ ነበር አይደል?
ያን
We Plus Solution application ላይ
እንጃ
እም
ያ የትኛው ነው?
We Plus application
እኔ እንጃ ስልክ ይሄ የኔ ስልክ አይደለም።
እሺ፣ አመሰግናለሁ። መልካም ቀን።
እሺ